ጤና ይስጥልኝ። አሪፍ ማለት ነው። በኩል ልርዳዎት?
ወደ ገንዘብ አስተላልፌ ነበርና አልገባም። ወደ ቫሞስ
ከምን account ዎስ ነበረ?
አሪ ከቴሌ ብር እሺ፣ ስንት ብር ነው?
ስልሳ ሁለት ብር
ስልሳ ሁለት ብር ስልሳ ሁለት ብር እሺ።
Yeah.
ዛሬ ነው የሞከሩት?
አሁን አሁን ነው።
እሺ፣ ደንበኛችን ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው።
አዎ አዎ።
እሺ፣ ስም ይንገሩኝ።
አሸናፊ አጀመ
አሸናፊ አጀመ ከበደ አጀመ።
ከበደ። አዎ
እሺ፣ የሰጡን መረጃ መዝግበናል። አሁን በምንሰጦት ስልክ ቁጥር ከቴሌ ብር ላይ ስልሳ ሁለት ብር መቀነስ የሚያሳይ የገባሎ text message አለ አይደል?
አዎ።
እሱን screenshot አንስተው ወደ እኛ የቴሌግራም account ይላኩልን ቴሌግራም account ኣችን ArifPay ነው የሚለው ነው የሚለው። ግን ቁጥሩን እንስጦት ቁጥሩን እሺ ይሁንና
የያዙት ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሃምሳ አምስት አዎ በዚህ ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ ሌላ ምረዳውት ነገር አለ?
በቃ የለም እሺ ስለ ደወሉ እናመሰግናለን።
እሺ ቀጥሎ ከሚሰጥ በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።
እሺ